Sport nu bakom ልርዳው?
ሄሎ
ሁሉ ስፖርት ባኮም ልርዳው?
አዎ የሆነ ውጪ ላርግ ብዬ ነበር አስር ሺህ ከዛ ወደ የሞከርኩት ሳለ ማለት ነው ወደ ሲቪኢ ማለት ነው ትራንስፈር እያልኩት ሳለ ከዛ ወዴት እንደሄደ አይታወቅም።
የዝውውር ታሪክ ውስጥ ይግቡና ይፈልጉት።
በዝውውር ታሪክ
በእንግሊዝኛ ነው በአማርኛ ነው የሚጠቀሙት?
አይ በእንግሊዝኛ ነው የምጠሙ- more የምጠቀመው።
የሚለው ውስጥ ይግቡና transaction history የሚል አለ።
አዎ ከዛ transaction history ውስጥ ገብተው የባንክ transaction የሚለውን አውጥተው
አዎ እዛ ላይ አይተው ፎቶ አንስተው በቴሌግራም ይልካሉ።
እ፣ እሺ እሺ ቁጥር ያዙኝ ያኔ ቴሌግራም
እሺ የቴሌግራም ዜሮ ዘጠኝ ሰባ ስምንት አዎ
ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት የቴሌግራሙ ነው።
አዎ የእኛ የቴሌግራም ቁጥር
እሺ እሺ